ይስጥልኝ ሁሉ ስፖርት በኮ ምን እርዳት
እንትን ቦነስ ምናምን የሚላል አይደል? የሆነ ከአንድ ነጥብ አውድም ከለ በላይ እሱ ልጠፋልን አይችልም። ቦነሱ ልጠፋልኝ አይችልም። አላጫውታልኝ
አይ ቦነሱም መጥፋት አይችልም።
እና አልገባኝም። ከአንድ ሰባ አስር ስቴክ ቆርጭ አስር ኪሎ ቆርጨ ከአንድ ሰባ በላይ ወር ድማ እምቢ አለኝ።
እንዴት እምቢ አለኝ? ከእያንዳንዱ እኮ ነው ከአንድ ሰባ odd በላይ መሆን ያለበት እኮ ገብቶኛል። እያንዳንዱ አስር ክለብ አድርጌ እያንዳንዱ ከአንድ ሰባ በላይ ነው።
እሺ ከዛ ሀምሳ ብር ነው የመደቡት። በሀምሳ ብር እንደዛ ከሆነ እምቢ አይሉትም።
ያው እምቢ እያለኝ ነው።
አንድ እንትን አዎ screenshot አድርገው ይላኩ ቴሌግራም ላይ አስሩንም ጨዋታ check እናደርግልዎታለን።